ሰላም ጤና ይስጥልኝ።
አቤት
እስኪ ቴክኖሎጂ ነበር ምን ልርዳ?
እናት እንትን ነበር ምንድን ነው ስሙ cash register ሰጥቼሽ ነበር memory የለም ብለሽ ነበር ባለፈው ሳምንት እሺ
መጥቶ memory አይ፣ የትኛው ነው ማሽን ትንሿ ማሽኔ ትንሿ ነበረች ሞዴሉን ንገረኝ።
ወይኔ አላውቀውም ይ- ከመረካከቢያ ፎርሙላ አይተ ፎርሙላ አይቼ እ እሺ አንዴ ጠብቂ እሺ
እቺ የሰጠሽኝ ፎርሙላ ነው ስልክ ቁጥር አዎ።
ጻፍሽልኝ ነው አዎ እሷን እሺ ጋር እሺ እሺ ኤምአርሲ የምትላለች የማሽን ቁጥር ኤምአርሲ እሺ ቀጥልሽ ኤምአርሲ ሞዴል እሺ ፒኤም እሺ
ኤ ሰላሳ ሁለት ኖር ፒኤምኤል እና ሀያ ሁለት ዜሮ ዜሮ ሀያ አንድ ሰላሳ ፒ ሁለት ኤም ፒ ኤ ኤ ፒኤም ኤ እሺ
አይ ፒኤምኤ ነው የሚለው መሰለኝ።
እኮ ፒ ኤም ኤ አዎ ዜሮ ፒ ዜሮ አለች ከዛ ኤም አለች ከዛ ኤ አይደለ ከ- ያለ አዎ አዎ እሺ እዛ ዜሮ ዜሮ እም ሀያ አንድ ሰላሳ ሁለት ሁለት ዜሮ ነው ሁለት ዜሮ አዎ ሀያ አንድ ሁለት ዜሮ ሀያ ሰላሳ አንድ ሰላሳ ሁለት
እሺ memory አልመጣም ገና እየጠበቅን ነው እንደዚህ እየደወልክ check አድርገን እሺ እኔ ከታችን ያለሁት መጥቼ አንቺን ብጠይቅሽ ይሻለኛል።
እ?
እታችን ነኝ ያለሁት እኔ እሺ ቢሮ እዛታችን ነው የደወልኩ ጠይቅሽ በየጊዜው እሺ ጠይቀኝ ችግር የለም እሺ እሺ እሺ